hello ሰላም ጤና ይስጥልን ቺፕ ቺፕ hello ጤና ይስጥልኝ መቤት አብሮ ይስጥልን ሰላም አለ ቺፕ ቺፕ ነው አይደል አዎ ነው ልክ ነው
እንትን ትላንትና አዝዤ ነበረ እሺ
አላ- አ፣ እስካሁን አልደወሉልኝም ምን ነበር ያዘዙት
እ፣ ሽንኩርት እሺ እ፣ ቲማቲም ካሮት እስኪ ስልክ ቁጥሮን ጋር check ላድርግሎት እሺ ዜሮ ዘጠኝ አንድ አንድ አስራ አንድ
ሀያ አራት እሺ ዜሮ ሶስት ስልሳ አንድ
ይናስ በሚለው ሚናስ በሚላ
አዎ ተጭነው ተጭነውለታል ይወጣሉታል ዛሬ ነው አዎ ዛሬ ይደውላሉ ነው ነገ ሊደውል ይችላሉ አይ ዛሬ ነው የሚወጣሉት ወጥቷል ነው አዎ ሽንኩርቱ ግን እጥረት ስላለ ለነገ ነው
አ ነው ነገ አዎ።
ይመጡልኛል ነገ እርግጠኛ ሽንኩርት አዎ ነገ ነው ነገ የት ይምጣሉት location በሰጠሁት አድራሻ ጦር ኃይሎች እንትን ጋር አዋሽ ወይን ጠጅ ፋብሪካው አለ እሺ
እዛ ጋር ነው ማደያ አለ gas station አለ እሱ ጋር ነው ብዬ በላት በቃ እሺ የሽንኩርት ብቻ ነው ነገ የእኛው ዛሬ ልጠብቅ?
የሚጠሩት ወጥቷል አዎ።
እ ወጥቷል ይደወልልዎታል እሺ እሺ እሺ እናመሰግናለን thank you thank you